ሳላሰበው ለካ ደርሻለሁ አንቺን ሳስብ ቀን ነው ያድራለሁ ይህን እንደማትሆኝ በርግጥ ታውቀዋለሁ በርግጥ ታውቃለሁ እያዘዘን ልቤ ነው እንዴት አደርጋለሁ እንዴት አደርጋለሁ ሳላሰበው ለካ ደርሻለሁ አንቺን ሳስብ ቀን ነው ያድራለሁ ይህን እንደማትሆኝ በርግጥ ታውቀዋለሁ በርግጥ ታውቃለሁ እያዘዘን ልቤ ነው እንዴት አደርጋለሁ እንዴት አደርጋለሁ የማይሽር ፍቅርሽ ናዬ በልቤ ተክለሽ በር ዘጋች ያልኩኝ ከረንኩሽ ስጨነቅ አድራለሁ ዋዬ በሀሳብ ስዋትት እንደተበሳል የማያገኘችን ሰው መመኘት እንደተበሳል የማያገኘችን ሰው መመኘት የፍቅር አምላክ ልፋ ቢለኝ ልፋ ቢለኝ ትከምብለኝ የማልችለውን አየር ፍቅርሽን አሸከመኝ አሸከመኝ እንዲሁ በሐሳብ ትጥያልሽኝ አታባበኝ አታባበኝ እኔ ለራሴ አንቺን ቸረሽ የከፋኝ ነኝ የከፋኝ ነኝ ወደ ባሰኝ የከፋኝ ነኝ ወደ ባሰኝ Or men da fede, o le pensate che, ahe le pensate che. Oh, non devo be a megno, oh, carro qua che, ahe carro qua che. Oh, non men da fede, o le pensate che, oh, le pensate che. Oh, non devo be a megno, oh ቀረቡ አጉርፌ አሄ አንቺ ናትንቺ ሳላስበው ለካ ቀርሻለሁ አንቺን ሳስብ ቀን ነው ያድራለሁ ይህን እንደማትሆኝ በርግጥ ታውቀዋለሁ በርግጥ ታውቃለሁ እያዘዘኝ ልቤ ነው እንዴት አደርጋለሁ እንዴት አደርጋለሁ ሳላስበው ለካ ቀርሻለሁ አንቺን ሳስብ ቀን ነው ያድራለሁ ይህን እንደማትሆኝ በርግጥ ታውቀዋለሁ በርግጥ ታውቃለሁ እያዘዘኝ ልቤ ነው እንዴት አደርጋለሁ ምን አደርጋለሁ በአካል ቸዋል ሄደናይ ምናልባትም ቢቀር ምንም ነገር ቢሆን አያግደኝም አንቺን ከማየት ቃሌን አላጥፍም ማይ በሕይወት እስካለ በአንቺ የሚመጣውን ችግር አብሬሽ እካፈላለሁ በአንቺ የሚመጣውን ችግር አብሬሽ እካፈላለሁ የውስጤን ሀሳብ ወቅልኝ ሁሌም ስሜት ቸረጅልኝ ከእጄ ባትገቢ የኔም ባትሆኚ እስከ ዘላለ አፍቃርሽ ከማንም በላይ የማስብሽ የማቀርብሽ ላንቺ ነበርሽ ምን ይደረጋል እንደቸራኩሽ ልቀናው እንጂ ልቀናው እንጂ ሳላገኝሽ ልቀናው እንጂ ሳላገኝሽ ኦር ምን ዳፈገ ሆነ pensate, ayer pensate, oh.